hello ሰናይት ተቋረጠ ሰላም ነው
እግዚአብሔር ይመስገን ሰላም።
ወደ vehicle manufacturing ላይ በ accounting አመልክተሽ ነበር አይደል
ምን ላይ
vehicle manufacturing እ?
ወደ
hello
ወጥተሽ
hello
ወደ vehicle manufacturing PLC ላይ በ accounting አመልክተሽ ነበር አይደል
አዎ
ነገ ፈተና አላችሁ ከስምንት ሰዓት እስከ ዘጠኝ ሰዓት
ምን manufacturing ነበር ያለ
ወደ vehicle manufacturing PLC
የት ነው ቦታ የፈተና ለቡ መብራት ከአርሴማ ቤተክርስቲያን ፊት ለፊት
አርሴማ ቤተክርስቲያን ለቡ መብራት ከአርሴማ ቤተክርስቲያን ፊት ለፊት
ለቡ ቤተክርስቲያን
ለቡ መብራት ከአርሴማ ቤተክርስቲያን ፊት ለፊት
እሺ
እሺ